አሁን ብዬ ነበረ ሙሉ ስም ብለሽ ነበር በዘጠኝ ሰላሳ ስድስት ሰላሳ ሰላሳ ሀያ አንድ
እሺ ሰላሳ ሰላሳ ሀያ አንድ ነበር ያሉ የዩኒስ ቢሌ አብደላ
ቢኒ
ቢሌ ቢሌ
ቢሌ
አብደላ
አንድ ሺህ ሁለት መቶ ብር ነበር አይደል ያሉኝ ወደ ቴሌ withdraw ያደረጉት እሺ screenshot ኡ ልከውልናል
screenshot ኡን አላውቅም ቁጥርና እንትን ነው የላኩት screenshot ኡን ላከ
እዛ በዘጠና ሁለት ቤት ቁጥር ነው የላኩት
አዎ ዜሮ ዘጠኝ ዜሮ ስምንት
አይደለም ሌላ ቁጥር አለ የያዙ ልስጦት
የላኩበትን ቁጥር ነው እንጂ አይደለም የሚልኩበትን ቁጥር አዎ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት
አዎ በሱ ነው የላኩት ያደረጉትን የብር መጠንም
screenshot አድርጉ ከሙሉ ስሞት ጋር አንድ ላይ
okay okay ላኩልን እሺ እ ሌላ ምረዳውት ነገር ይኖራል
በቃ ይሄን ነው እሺ ደንበኛችን ስለደወልን እናመሰግናለን ስለ አገልግሎት ለተነሳበት ከሚሰሙ ድምጽ በላይ ያስቀምጡልን መልካም ቀን